ሄሎ አንድ game postponed ሆኖብኝ ነበር እና ሀያ አራት ሰዓት ሞልቶታል።
እሺ አንዴ እንትኑን ትልክልኛለህ cashier code ኡን ትነግረኛለህ ወይ እ፣ ትኬት ID ውን ምን አልከኝ? ሄሎ
ሄሎ እየነገርኩሽ ነው። cashier code ኡን አስራ ሶስት እሺ
ሀምሳ ሁለት እህ ሰማንያ ሰባት
እሺ ያው ገብቶልሃል። እሺ አሁን
ማውጣት እችላለሁ።
ምን አልከኝ?
ማውጣት እችላለሁ።
ምን አልከኝ?
ብሩን ማውጣት እችላለሁ።
አዎ፣ ተባ ወደ- ወደ አካውንት ወደ ቆረጥክበት ወደ ተቆረጠበት cashier ብሩን አስገብቼልሃለሁ፣ እሷ ትሰጥሃለች። እሺ እሺ እሺ አባ መልካም ቀን።